Hello?
Hello, Saravanan.
Hello?
hello
አቤት።
ከችፕችፕ ነበር የምደውለው ዳንኤል።
እሺ ችፕችፕን ይጠቀሙ ነበር፣ አሁን ላይ አቁመዋል እና ምን ተፈጥሮ ነው? maybe ማስተካከል ያለብን ነገር ካለ እንድናስተካክል እንድናወራበት ነበር የደወልኩሎት።
አይ actually እረፍትም ስለነበርኩኝ እም፣
ለዛ ነው እንደዚህ ቢሮ ሲሆን ነው ከልጆቹ ጋር አብረን እንትን እያለን የምናዘውና okay
እ፣ ወጣ ብዬም ስለነበረ ለዛ ነው እንጂ ኦ፣ ሌላ okay።
issue አልነበረንም።
okay ስላልተመቻቸሎት ነው ማለት ነው።
ያው አዎ እንጂ አሪፍ ከእናንተ ነው።
እንትን አይደለም።
okay እ፣ ለበዓል ብዙ discount ኦች አለ፣ የተለያዩ product ኦች ይገባሉ እና ያው ተጠቃሚ እንደሆኑ በዛውም ልነግረውት ነበረ።
እሺ የተለያዩ እሺ፣ discount ኦች አሉ አመሰግናለሁ።
product ኦች ላይ እና ይጠቀሙ።
እሺ actually text ም ይደርሰኛል አዎ እንትንም አየዋለሁኝ አዎ app ኣችሁንም።
አዎ ልክ ነው እሺ አመሰግናለሁ እና በጣም።
ይጠቀሙ፣ አይጥፉ።
እሺ እሺ፣ thank you okay በጣም መልካም ቀን ይሆንልዎት።